ሄሎ አቤት።
ተደውሎ ነበር ተመልሶ።
እሺ። አዎ።
ሄሎ አቤት አቤት።
መልሰክ ደውለክ ነበር መሰለኝ። I think አይደል?
አይ አይ አልደወልኩም። የደወልኩ በዛኛው ስልክ ነው። ባላ ባላ ድርጅት በሰማንያ ሳለኝ ስምንት ሀምሳ ሶስት አዎ እኮ
እ
እኮ ተመሳሳይ ነው። ችግር የለውም።
እና ደውላለሁ ነው ያልኩሽ እኮ ደውላለሁ ነው ያልኩሽ።
እሺ እሺ።
እደውላለሁ በዚህ ስልክ እደውላለሁ። እሺ ይሄን ስልክ ሰጠሽ። እሺ